ስልጠና ስንማሪ ባባ አቤት ስታጠብ አማረች።
መኪና መሰለች።
አቧራ ግን ሲነካቸው ያስጠላሉ። አሁን ጄቱን እንዴት እንደሚያስጠላ አይ ሳይታጠብ ሲቀር ያስጠላል። አዎ አለኝ።